ሄሎ ሄሎ
ሄሎ፣ ሰላም ነው?
አለን እግዚአብሔር ይመስገን።
እንትን order ኦችን ሶስት ይዤ ነበር እና እሺ አንደኛው customer ኡ እንትን አለ ስልኩን አያነሳም።
ኦርደር ነበሩን ንገረኝ። እሺ። ስልክ አላነሳም ያህል ማለት ነው። ሶስቱንም ሳይሆን ስልክ አላነሳም ያለህን ብቻ።
ዘጠና ስምንት ሰባ ዘጠና ስምንት ሰባ ስምህ ማን ነው?
ኤፍሬም ኤፍሬም። የአንድ customer ናቸው እንዴ ሶስቱም?
አይደለም ሁለት እኔ ነኝ ያዝኩት። አንዱን ደግሞ ቴዎድሮስ ቲሙ አስገብቶ አይ ሁለት ይዣለሁ አስወጣልሃለሁ ብሎ እስካሁን አልወጣም።
Okay እሺ፣ እሱን ጠይቅልሃለሁ። ዘጠና ስምንት ሰባው ግን customer ኡ ስልክ አይ- አይሰራማ።
አ ይሰራ ይጠራል ግን አያነሳልኝ። አንዴ ዘጋብኝ።
እሺ አሳውቄልሃለሁ ኤፍሬም። ከአስር ደቂቃ በኋላ መልሰህ ደውልልኝ።
ልቀዛ ላድርስ ይሄኛውን ሌላውን
አስር ደቂቃ ያው መጠበቅ አይቀርም መልሱ ድረስ
ኦኬ፣ ደቂቃ እያለቀብኝ ስለሆነ በቃ አሳውቅሻለሁ።